ያው ይመስለኝ አፍቃድ ነው አብሬ ስጥልን ወይ
ገቢው ነበር። እሺ በኦርደር ነበር መቶ ሁለት ሀምሳ ስድስት አርባ ዘጠኝ ተቀበላችሁ። ኦርደር ምን ያለ በኦርደር ነበር መቶ ሁለት ሀምሳ ስድስት አርባ ዘጠኝ ኦኬ። ይሄ ቢግ ቁጥር ነው። አሁን እኔ ቁጥሩን አልሆን ታዘዋለሁ ያልታዘዘም አላወኩም። ታዘዋለሁ ያረጋግጭልኝ ነው የምትይኝ? ሄሎ አይ ታዟል። ምግቡ ግን ምን ያህል ደቂቃ ይቆያል?
የ- የት branch ነው? የት branch ገርጂ
እኮ ታክሲ ገርጂ ተራ ነው፣ branch።
መብራት ኃይል? መብራት ኃይል ነው ታክሲ ተራ።
ታክሲ ተራ።
አይቆይም ይሄ አይቆይም። አንቺ customer ነሽ?
እሺ እዛው አይደለሽም? ሬስቶራንት አልደረሽ?
እዛ አይደለሁም ማሬ። አዎ አይቆይም፣ ብዙም እሺ፣ አይቆይም። እሺ እሺ አይ ስልክ ስላላነሱልኝ ነው በዛኛው ስልክ